ጤና ይስጥልኝ። ሁሉ ስፖርት ነው የምንወደው።
አሁን ስቴዲየም ሰላም ነው።
እግዚአብሔር ይመስገን።
እ ቴሌግራም ላይ ልኬ ነበረ እስካሁን መልስ ስላልሰጠች
ምን አሉኝ?
ቴሌግራም ላይ የ wallet ችግር ነው ብላችሁ እሺ
እ ልኬ ነበረ screenshot አድርጌ ግን መልስ የለው።
OK ቴሌግራም ላይ አውጥተውት ነበረ።
አዎ ስልክ ላክ አላችኝ ስልክ ልኬ ነበር ግን መፍትሄ የለም።
እሺ አስተላልፈንልዎታል። ስልክ ካልን አስተላልፈንልዎት ስለሆነ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
ቆየ በጣም
ያው መልስ ስናገኝ ስለምናሳውቆት በትዕግስት ይጠብቁን።
እ እሺ